ትምህርት ቤት
ሰላም ነው ይመስገን።
አለን ዮሐንስ ነኝ ከጎንደር። እንትን ነበር እንትን ነበር የጎልደን ረሳ ካሸሮች አና የሚለው እሺ ሎጊን ስታደርግ ከትናንት ጀምሮ ክሬዴንሻል ኖት ኢኔብልድ እያለ ነበረ።
የሀና ነው።
ሀና የሚለው ጎንደር ኮሌጅ ያገኘው እ?
አንድ እየገባሁ ነው። እሺ Hello ዮሐንስ
አቤት እየገባሁ ነው። አንዴ የት shop ነው አልከኝ?
ኮሌጅ ኮሌጅ።
ኮሌጅ ነው። አ
ሀና
አ ሀና X የሚለው
ሀናማ
ሀና X X credential not enabled dismiss ነው የሚለኝ login ላደርግ ስገባ
እሺ ተስተካክሏል አሁን። እሺ ዮሐንስ
አዎ thank you thank እሺ you ችግር የለውም መልካም